ዋሽንግተን የህክምና ማዕከል ምን ልርዳዎት?
ጤና ይስጥልን።
ሰላም እንደምን አሉ?
እንትን የ MRI ውጤት ፈልጋል፣ ግን መልስ አላገኘንም እስካሁን።
ቁጥሮች ዜሮ ዘጠኝ ሰማንያ አይ ሞከርኩ፣ አያነሱም ስልክ።
ያ ቴሌግራም ምናልባት አንቺ መፍትሄ የምትሰጪኝ ከሆነ ብዬ ነው።
የ MRI ክፍል ናቸው መፍትሄ የሚሰጡት። እኛ የጤና ባለሙያ ስላልሆንን ያለውን information ወይም ደግሞ ያለውን የጤና እክል ልናውቅ አንችልም። ባይሆን ስልክ እዛ ቴሌግራም ላይ result ብለው የጻፉ ወይም ደግሞ አዎ በግል ስልክ ጻፍኩኝ፣ ደወልኩ፣ ደወልኩ፣ አያነሱም።
የታካሚው ኤምአርአይ የተነሳው ስም ማን ልበል?
ነባት
ነባማ ነባት ነባት መሀመድ ነ- ነቢያት ነው ነባ ነው ነባት ነባት
ቅርታ ነባ ነው ካርድ ቁጥር ነባት መሀመድ ኤን ኢ ቢ ኤ ቲ ነባት
ነባስ መሐመድ ነው ያሉኝ።
አዎ ምንድን ነው የተነሳችሁት?
ኤምአርአይ ኤምአርአይ ምን ሆትን ለማለት ፈልጌ ነው።
neck neck የአንገት እሺ፣ neck። ትላንትና ነው ዛሬ ነው?
ትላንት ትላንት ወደ ጠዋት ከሰዓት አካባቢ ጠዋት።
አዎ መልካም ደውዬ አሳውቆታለሁ።
እሺ